ሄሎ ሄለን አቤት።
እስኪ ቴክኖሎጂ ነበረ።
እሺ እሺ አልቋል። ማሽን ማሽን ነገ ክፍት ነው? ነገ ይምጣ።
ነገ አዎ ክፍት ነው። አዎ እሺ እሺ እሺ።
form ኧዋን እንዳትረሳት እሺ። ባለቤት እሺ።
ወካይ ነህ አንተ።
እኔም ባለ እኔ ስራ አስኪያጅ ነኝ።
ንግድ ፍቃዱ ባንተ ስም ነው።
አ እ፣ ንግድ ፍቃድህን ኮፒ፣ መታወቂያን ኮፒ አድርገህ form ኡን ይዘህልን ትመጣለህ። ተወካይ አለህ እንዴ?
ተወካይ ነው የሚመጣው። የውክልናና ንግድ ፍቃዱን ይዞ ይመጣል።
ህጋዊ ውክልና ያለው ሰው አለ? ከውልና ማስረጃ አ አ አ ከውልና ማስረጃ ህጋዊ ውክልና ካለው ውክልናው፣ መታወቂያውን፣ ንግድ ፍቃድና የሰጠናችሁ መረካከቢያ form አለች አለ።
አለች። አ አ እሷ አ ከሌላችሁ አያስተናግዷችሁም። እሺ ችግር የለም። እሺ እሷን ይዘህ original ኡን ትመጣለህ።
እሺ እሺ